እዚህ ጋር እንደምታየው እና ጥሪ ደወል እንችላለን።
እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ።
ፎርዋርድ ማለት ከፈለግሽ እዚህ ጋር ፎርዋርድ የምትል በተን አለ።
አፋን ኦሮሞ እሷን ስትነኪያት ለኮፍ እዚህ ጋር ሰደቃ ያሉት ቲም ሜምበሮች ልትብኛ ይልሻል።
arba'atis ሶ እዚህ ጋር ወዳለ ወደ ሌላ ሰው ነግተሽ saba shan ትራንስፈር ካደረግሽው እነሱ ጋር ይጠራል ማለት ነው። እ፣ በተለያየ አጋጣሚ ደግሞ ሌላ ስራ እየሰራሽ ከነበረ እና ስልኩ ይቅርታ፣ ከሆነ ምንም እዚች ጋር ቁልፍ አላስገቡም።
የምትመለከት የሰው ሎጎ አለ እባክዎን አይደለ?
የሚፈልጉትን ቋንቋ ይምረጡ።
እሱን ከነካሽው ለአማርኛ ደንበኛውን ፔጅ አንድን ይጫኑ።
for English ገብተሻል?
press two የደወለውን ሰው afaan oromoof ሶ በዚህ ለኮፍ መንገድ ሰዲቱ ቃል እ፣ እጅግ በጣም ለትግርኛ arba'atis qaxu af soomaali taaba shan